አዎ
ሰማንያ አምስት ሰላሳ ዘጠኝ ፍርድ ቤት ሄሎ
ሄሎ አይሰማም ሰማንያ አምስት ሰላሳ ሰላሳ ዘጠኝ
ሰማንያ አምስት ሰላሳ ዘጠኝ ነው ያልከኝ አዎ ሰማንያ አምስት ሰላሳ ዘጠኝ
ምን ሆነብህ አይሰማም እም፣ አልደረስም እሱ ሰዓት እየሄደብኝ
እሺ ምን ሬስቶራንት ነው
ሆንግ ኮንግ ምናምን ያ- ጃፓን ሬስቶራንት እ ላይ እ ሆንግ እሺ ኮንግ ሰማንያ አምስት ሰላሳ ዘጠኝ ነው ያልከኝ አይደል አ አ
ይሰማሃል ይሰማኛል
እሺ ሰማንያ አምስት ሰላሳ ዘጠኝ ነው ያልከኝ አይደለ አ
እሺ በቃ የጃፓን ሬስቶራንት ከሆነ ፈንሳ ማንወጣ ጠቅና ስራው እሺ ነው ያሳውቅልኝ አ አ ኧረ እወጣለሁ እኔ አልቆይም ከዚህ በላይ እንትን ከዚህ በላይ ተቆየ እወጣለሁ ሃንኩክ ነው አይደል ምን አገባኝ አ እኔ የሚለክትኝም እንደዚህ አይነት ምን ምን አገባኝ አገባኝ?
አንተ አይደል- አዎ።
ያንተ order አይደል እንዴ እና ካለ ሰው መጽሐፍ መብት አለኝ መብት አለኝ የመውጣት መብት ቀላል እንዴ እንደዚህ እኔ ሰዓቴን እዚህ ልቃጥ ላቃጥል
እሺ